ሰላም ጤና ይስጥልኝ።
ተቋረጠ። አሁን እያወራሁሽ okay። እና ምን አልሽኝ? አስራ አምስት ሺህ ክፍያ ስንት ወር ነው? ስንት ወር ነው?
በአካል ነው ሶስት ወር ነው በአካል ነው አይደለ?
አዎ በአካል hello፣
አቤት አቤት አዎ ይሰማኛል።
በአካል እ በአካል
አዎ እኮ ስለዚህ መመዝገብ ይችላሉ። account ልላክሎ ሰኞ ነው class የሚጀምረው።
okay። እሺ ላክልኝ እና
እሺ ይቅርታ፣ አንዴ ስልኮትን ይሰጥኛል።
እሺ ዜሮ ዘጠኝ አስራ ሶስት
አንዴ ቆይ ጠብቁኝ፣ እሺ
አንዴ ጠብቁኝ።
እሺ
እሺ አቶ ተፈሪ አሁን account ይላክሎታል። ስልኮትን ይዣለሁኝ።
okay። እሺ ቻው። እሺ
እሺ እሺ